ጤና ይስጥልን ቢጫ ኢትዮጵያ በተሻገር ነኝ። እባክዎ ልርዳው?
ቅድምም ደውዬ ነበረ ጋዝ አልቆብን አምስት ቀናችን ከተመዘገበ ሩት ሬስቶራንት ምን ነበረ Hello Hello እሺ ደንበኛችን መስመር ላይ አሉ?
አለ
ደንበኛችን ይሰማዎታል? እሺ ቅድም
ሄሎ
ደንበኛችን መስመር ላይ ነው?
ነኝ